አወርዳለሁ እርሳቸው አንዴ ይዘውለትና እቃውን አስገባው እሽ እቃውን እንደኔ አስገባውና ቀይ አድርገው ከዛ ድጋሜ ደውልላቸው ለመስራት ይቀለናል ካላነሱልን
ሄሎ ሄሎ ጤና ይስ- ሄሎ
ሄሎ ሰላም አይሰማም
ይሰማል?
ከቺፕቺፕ ነው የደወልኩት እንዳለ
ከየት ከቺፕቺፕ
እሺ፣ እሺ፣ ሰላም ነው?
ሰላም ቀን ደውለውልን አንድ ኪሎ ጎደለኝ ብሎ ነበር ዱቄት አዎ፣ አዎ።
እሺ ነገ የት ነው የምናስልክሎት የት ነው መረከብ የሚችሉት መገናኛ የዳኞች አፓርትመንት አለ አይደለ?
አዎ አዎ ጥበቃዎች ጋር ነው ሌላ ጊዜም deliver የሚያደርጉት ሹፌሮቹ።
እሺ እዛ ካስቀመጣችሁ
በቃ እሺ እዛ እንትን ላይ ይደወልሎታል ይንገሯቸው ለ driver ኦቹ ያስቀምጡታል ነገ በቃ። እሺ፣ እሺ፣ እሺ መልካም ምሽት እሺ፣ እሺ እሺ፣ መልካም ነው።